ሄሎ ሄሎ፣ አቤት።
መሌል አበባ ሰላም ነው?
ሰላም እግዚአብሔር ይመስገን እንዴት ናቸው?
አለን።
የሆነ ማስታወቂያ እያየሁኝ እውነታዋ ምን ያክል ነው የሚለውን ለማወቅ ፈልጌ ነው።
የምኑን?
አሁን እዚህ የሆነ ማስታወቂያ እያየሁ በቲክቶክ እሺ
የሆነ ምን ይላል መሰለሽ ሺ እ፣ ይሰማሻል?
እሺ።
እንግዲህ መኪና ከፈለጋችሁ በባንክ ምን መኪና ነው የሚለው? እሱ ምን መኪና ነው?
ቲዮ- ቲዮታ ነው ዩ- የዩኤን የነበረ ነው ይላል።
እ፣ እሱ መኪና እሺ፣ ቁጥር ልስጦትና ቼክ አድርጉት።
እሺ፣ እሺ፣ ዜሮ ዘጠኝ አስራ አንድ እሺ። ዜሮ ዘጠኝ አስራ አንድ ሀያ ስድስት
እሺ፣ ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ። ማን ነው ስሙ ከሴ ብለው ይደውሉለት።
ነው? እሺ፣ እሺ፣ ማየ እሺ፣ እሺ
የሱፌ ነው።
እሺ፣ ማየ አመሰግናለሁ።